አቤት hello ወይ ከችፕችፕ መልሼ የደወልኩሎት አውራቸው ነበረ። ቴሌግራም ላይ ልልክሎት ነበረ refund የተደረገበትን ደረሰኝ እሺ ገለኝ ስላካችሁ hi ብሎ ይልኩልኛል። ስልክ ቁጥር ልንገሩ
ስንትና ቁጥር
አርባ አራት ስም ያውቁታል
እስኪ ንገሪ ዜሮ ዘጠኝ አርባ አራት እሺ አስራ አንድ እሺ ዜሮ ስድስት ዜሮ ስድስት ዜሮ አራት ዜሮ- እሺ hi ብሎ ይላኩልኝ።
እሺ እሺ